ይሄ ነው።
ሰላም ጤና ይስጥልኝ። ቴሌም
ትናንት ማታ
እሺ፣ እ፣ ምን እ?
ምን አሉኝ?
አይ እድሉን ድጋሚ ሞክሪ ምናምን ብሎኝ ነበረ።
አ ትኬት ሲገባሉት እርሱ በሚያገኙት ትኬቶች እድሎትን መሞከር ነው። ያው ሽልማቱ እንደ እድል ስለሆነ እ፣ ማንኛውም አይነት ሽልማት ካገኙ message ይገባሎታል።
እሺ
በ message ይገባሎታል። እዛው game ኡ ላይ ይነግሮታል። እኛም system ላይ እናያለን፣ እናሳውቆታለን።
እሺ እሺ መልካም እድል።
መልካም